ሄሎ ሄዳለሽ ታቢለኝ
በርሲ የራወር ደርቢን አድርጉ ዋሽንግተን ሆቴል እኮ ነው ከሀያ ሁለት ሴት ፌስቲቫል ሰላሳ ዜሮ አምስት
ሰላሳ ዜሮ አምስት
አዎ ከፌስቲቫል ህንፃ ወደ ዋሽንግተን ሆቴል ነው
ማነው ስም ብሩክ ነኝ
ብሩክ ማ ብሩክ ነኝ
ሳል ብሩክ አለማይ እሺ ይልሃለሁ ብሩክ